hello ጤና ይስጥልኝ።
hello ጤና ይስጥልን። ሰላም ነው?
ሰላም ነው?
withdraw ያደረግነው ብር ነበረ
እሺ
እና አልገባልንም።
መች ነው?
በሰላሳ ነው?
እሺ ስልክ ንገረኝ እስኪ።
እሺ ሀያ ዜሮ ዘጠኝ ሀያ አርባ አምስት እሺ ዜሮ ስምንት አስራ ዘጠኝ እና ዜሮ ዘጠኝ ሰላሳ አንድ ሌላ ነው አዎ
ቆይ ሌባ መጀመሪያ ይሻል እሺ።
ስንት ብር ነው እዚህ ላይ
እ አስር ስንት? አስር ሺህ አዎ
ስንት ነው በዚህ እ ስንት ነው ያልከኝ በዚህ አስር ሺህ
በሰላሳ ነው
አዎ አይመን አሪፍ ነሽ?